Loud ቤት ነው። hello ኧረ ይስጥልኝ። ትኬት ነበር ቦነስ ላስነክስ።
እሺ የ cashier code ንገረኝ።
እ cashier ኮዱ ልንገርሽ አስራ አንድ ዘጠና ስምንት
ሌላ
አቤት አቤት ተመል አስራ አንድ ዘጠና ስምንት
አስራ አንድ ዘጠና ስምንት
ሰባ ዘጠኝ ሰባ
ልውስጥ ነው። እሺ ሶስት ቀያለሁ።
ማን ማን ነው?
ልላክልህ ቴሌግራም ላይ
አይ በዚህ data ስለሌለ በዚህ ነው check የምናደርግ ብዬ ነው። ከቻልሽ ንገሪኝ።